አስለማሪ
ሰላም እንዴት ዋላችሁ?
እግዚአብሔር ይመስገን።
ሱቃችሁ ምኑ ጋር ነው? showroom
እኛ ፓስተርና መስቀል ፍላወር እንገኛለን። ምን አይነት መኪና ፈልገው ነው አባት?
ዲዛይር
ዲዛይር እ፣ በለጠፍ ነው ባለጠፈ?
ባ- ባልለጠፈ መጀመሪያ option ኣችን ነው፣ ግን የለጠፈም ማ- ማየት እንችላለን።
እሺ ቁጥር ልስጡት።
እሺ
ዜሮ ዘጠኝ ስልሳ ሰባት
እሺ
አርባ አራት ሰባ ሰባ
አርባ አራት ሰባ ሰባ
ደውሉላትና ይሄዱ።
እሺ thank you እሺ